ሰላም ጤና ይስጥልን ስችል
ጤና ይስጥልኝ እመቤት።
አብሮ ይስጥልን።
እንትን ነበረ order አድርጌ ነበረ እና ትላንት ሁሉም ኮድ ሲላክልኝ የ corn በቆሎ ኮድ አልመጣልኝም።
okay corn አሁን ስለሌለ ነው store
ነው እንዴ?
አዎ እስኪ ስልክዎት በዚህ ስልክ ነው order ያደረጉት?
ይሄ ስልክ አዎ፣ በዚህ ነው order ያደረኩት። ወደ ስም ሰባት ዕቃ ነው ያዘዝኩት። ሁሉም ተልኮልኛል ኮዱ።
እሺ ቆይ አንዴ check ላድርግልዎት፣ ይጠብቁ።
እሺ እሺ እሺ እሺ እመቤት
አዎ ኮርን ለሌለ store ላይ አስተባለና ኮዱ ያልደረሰዎት ስለዚህ በገባ ሰዓት ይምጣልዎት። ይሄ ነገ ከነገ ወዲያ ሊገባ ይችላል እና ያን ይምጣልዎት ወይስ በቃ ይሻላል። አሁን already አይደለ?
payment ኡ እንትን ስላለ አዎ አዎ አዎ በቃ እሺ፣ በልወቀው እሺ፣ ብዬ ነው።
በገባ ሰዓት። ልክ ነዎት። አዎ ትክክል ነዎት።
እና ዝም ብላችሁ ትልኩታላችሁ ነው inform ታደርጉኛላችሁ?
እ ሌላው product ይመጣልዎታል ዛሬ።
አዎ ዛሬ ይመጣል። አዎ እም። እሺ አዎ እኛውን ልጠብቅ ማለት ነው። እሺ እሺ አዎ እሺ እሺ መልካም በቃ ልጠብቅ። አሜን ለው